ክርስቶስ ተደላደለ ተደላድሎስ መቼ ቀረ ያስተክዘኝ ጀመር ስጠፊ የሚያስጨንቀኝ በሐሳብ የሚያንፏቅቀኝ ልንገርሽ ውዴ መውደዴ ፍቅርሽ ነው ሰሞኑን ጉዴ ወይ ጉዴ ወይ ጉዴ ወይ ጉዴ ጉዴ ጉዴ ጉዴ ወይ ጉዴ አቤት የኔ ነገር ይገርማል ለጤና ያርግልኝ ጌታዬ ምነው ቢቀርብኝ እላለሁ ሲበዛ ጭንቀት የስቃዬ ደሞ ደስታሽን ሳየው ባይኔ ሐሳቤ ረሳና ድካም ያለ ጭራሽ ጣፍቶኝ ቀረ ስቃዬ ወደድኩት ወደድኩት ህመም ያለ ሰው ህመሙን ወዶ ሰው ስቃዩን ወዶ እንዴት ነው የሚኖረው? እንዴት ነው የሚዘልቀው? ሰው ገዳዩን ወዶ ፍቅር እንዲያደሉኝ ታምኖ መገኘት የወደዱትን ሰው ያፈቀሩትን ሰው ሲደሰት ማየት ወይ ጎዴ ወይ ጉዴ ወይ ጎዴ ጉዴ ጉዴ ጉዴ ወይ ጉዴ ፍቅርሽ አንዳንድ እያለ ልቤ ውስጥ ተደላደለ ተደላድሎስ መቼ ቀረ ያስተክዘኝ ጀመር ሰጠፌ የሚያስጨንቀኝ በሐሳብ የሚያንፏቅቀኝ ልንገርሽ ውዴ መውደዴ ፍቅርሽ ነው ሰሞኑን ጉዴ ወይ ጉዴ ወይ ጉዴ ወይ ጉዴ ጉዴ ጉዴ ጉዴ ወይ ጉዴ አሃ፣ እንዳልቀየምሽ አርጎኛል እኔም እንዳልይዝብሽ አርጎኛል ልቤ ፍቅርን አምኖ ሁልጊዜ ልክናት ልክናት ይለኛል መታመመው በፍቅርሽ ሆኗል ምድነውም በፍቅርሽ ሆኗል አእምሮዬም ብዙ እያለመ ሰሞኑን እንደማይሆን ሆኗል። ህልምን እኔ ሳቀው ሌሊት በማታ ነው ወይ ጉዴ! ሰሞኑን ከእንቅልፌ የምነቃው አንቺን ለማለም ነው። እንደዚህም መሆንው ለምን ይመስልሻል? ስለወደድኩሽ ነው ስላፈቀድኩሽ ነው መቼ ይጠፋሻል? ወይ ጉዴ አ፣ ወይ ጉዴ ወይ ጉዴ ጉዴ ጉዴ ጉዴ ወይ ጉዴ አባቴ ወይ ጉዴ ወይ ጉዴ ወይ ጉዴ አ አ አ ሰው መሞን ወዶ ሰው ስቃዩን ወዶ እንዴት ነው የሚኖረው? እንዴት ነው የሚዘልቀው? ሰው ገዳዩን ወዶ ፍቅር እንዲያደሉኝ ታምኖ መገኘት የወደዱትን ሰው ያፈቀሩትን ሰው ሲደሰት ማየት ወይ ጎዴ አ፣ ወይ ጎዴ ወይ ጎዴ ጎዴ ጎዴ ጎዴ ወይ ጎዴ አባቴ ወይ ጉዴ ወይ ጉዴ ጉዴ ጉዴ ጉዴ ወይ ጉዴ አባቴ